ሄሎ ጤናስጥልኝ ቤስት ቤት
ቤት ቤት ነበረ። ማታ የሆነ ብር ሽሮጥ አድርጌ ነበር እና አልገባልኝም፣ አልጠላቀልኝም ብሩ።
እስቲ ቤት ቁጥርን ትነግረኛለህ?
ሰላሳ ሰባት ሰላሳ ሰባት ሀምሳ ሶስት ሀምሳ ሶስት ዜሮ ስምንት ዜሮ ስምንት አርባ ስድስት
ዜሮ ዘጠኝ ሰላሳ ሰባት ሀምሳ ሶስት ዜሮ ስምንት አርባ ስምንት አርባ ስድስት ነበረ።
አርባ ስድስት አዎ፣ በነሱ አርባ ስድስት
ሰማንያ ይህንን ለገንዘብ ብቻ አይደለም አድርገው። እሺ እኔ እነዚህ ወደ ባለ ብቻ ነው የምመልሰው። ስለዚህ ያለን ትንሽ ምን ችግር አለበት? ንገረኝ፣ ችግር አለው?
ብሬ ማለት እኮ አሁን ሆስፒታል ቀዶ ጥገና እየተደረገለት እኛ ደግሞ ግን አንቺ ዋሸሽ። ማወቅ ያለብሽ አሁን አንቺ ታስፈልጊናል። ብዙ ማወቅ ያለን ምስሎች እሺ፣ እናሻሻል ይኸውልህ መልሰውና አስር አስር አስር ያረካውጣው እሺ
እሺ